Hello ጤና ይስጥልኝ።
ጤና ይስጥልኝ ቤት ሰላም ነው?
ሰላም የሆነ ሰላሳ አምስት ሺህ ብር transfer አድርጌ ነበር እና እሺ
እስካሁን አልገባም።
እስኪ ቤት ቤት ቁጥርህን ንገረኝ አንዴ።
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት ሀምሳ ሁለት ሰማንያ አምስት ሰማንያ ሰማንያ አምስት ሰማንያ ኧረ እኔ ተልቻለሁ ብዙ ብር በናት
እሺ አባቴ አይልሃለሁ።
አልጠብቅ እዚሁ አዎ እዚሁ ጋር ጠብቀኝ፣ እያየሁልህ ነው።
እየጠር በዚህ ድሮ ነው አይደለ? መቼ ነበር?
ትላንት
ስንት ብር ነው?
ሰላሳ አምስት ሰላሳ አምስት ሺህ እሺ። ይሄኛው እንትን ነው እ ከአስር ሺህ ብር በላይ ሲሆን የእኛን confirmation ይጠይቃል። history ህን አንዴ check ላድርግልህና
አዎ፣ እንትን ላድርግልህ።
እሺ
ቆይ ጠብቀኝ አንዴ።
ችግር የለም።
እሺ አባቴ ወዳዘዝክበት እንዲሄድልህ ነው የምትፈልገው?
አዎ ወደ account ማለት ነው።
ትክክል።
confirm አድርጌልሃለሁ በቻፓ ስለሆነ አዎ ለሰዓት ሊወስድ ይች- ይችላል እና አሁን ተተርሱ processing ላይ ነው።
እሺ እሺ ትንሽ እናቴ፣ ቆይቶ ይገባልሃል።
እሺ፣ እሺ፣ እሺ አመሰግናለሁ።
ስለደወልክ እናመሰግናለን። እሺ